ሄሎ Hello ጤና ይስጥልኝ።
ሰላም ጤና ይስጥልን። Donkey Tube ነው አውቄያለሁ። ለመማር ነበር የፈለግኩት።
ይቻላል። ስሞትን ማን ልበል ሰለሞን ፍስሐ
እሺ፣ ስልክዎትን ይነግሩኛል?
ዘጠኝ አስራ ሁለት እሺ፣ ሰማንያ ሶስት እሺ፣ ስልሳ ሶስት ሰባ ሶስት ስልሳ ሶስት ሰባ ሶስት እሺ። ከየት ነበር የደወሉልን?
ከአባዱ
እሺ፣ ማስታወቂያን ከምን ላይ ነበር ያዩት?
ከቲክቶክ ላይ ምናምን ከዩቱብ ላይ አካባቢ ነው ያየሁት።
እሺ፣ በአካል ነው ላይ ለመማር ያሰቡት?
አዎ በአካል ነው።
እሺ፣ ኮርስ የሶስት ወር ኮርስ ነው?
የሶስት ወር ኮርስ ነው። እንደዛ ነው አይደል?
አዎ፣ ለወር ከአስራ አምስት ቀን ያህል በሳምንት ሶስት ቀን ሀያት በሚገኘው ተስፉ ሞላ አዳራሽ ከአስራ አንድ ተኩል እስከ አንድ ሰዓት ነው class ኡ የሚሆነው።
ከአስራ አንድ ተኩል እስከ አስራ አንድ በሳምንት ሶስት ከአስራ ቀን አንድ ሰዓት ተኩል እስከ አንድ ሰዓት ተኩል በሳምንት ሶስት ቀን ነው።
እሺ፣ ለአስራ አምስት ቀን ያህል ደግሞ assignment የሚሰሩበት ይሆናል።
እሺ፣
አንድ ወሩን ደግሞ መጨረሻ final ቪዲዮ የሚሰሩበት ይሆናል።
በቃ እሺ። ክፍያው ስንት ነበር?
ለ credit hour ሰባት መቶ ሀምሳ ብር ነው የምንሰጠው። ደግሞ አጠቃላይ credit hour ሀያ ነው።
ሀያ ሺህ ብር
አይ ሀያ credit hour አስራ አምስት ሺ
አስራ አምስት ሺህ ነው። እሺ፣ አመሰግናለሁ።
እሺ እኛም ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ መልካም ቀን።
አልኩሽ